ሄሎ
ሄሎ
ሄሎ
አቤት አቤት
ሄሎ
አይሰማም ሰላም ጤና ይስጥልን ቴሌቪዥን
እ፣ ትኬት ቆርጬ ነበረ
ሄሎ
አቤት አይሰማም ወይ ይሰማል ይሰማል ምን ልርዳው
አገልግሎቱ እንዴት ነው ትኬት ቆርጬ ነበረ እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ እሺ
አንድ ቁጥር ላይ ለመመዝገብ
አየ ሶስት ቁጥር ለመጫወት ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ ይላለ ጥያቄና መልስ በ coin ነው
አየ coin ለመግዛት ሁለት ቁጥር ላይ አለ
እሺ ጥያቄና መልሱን በተከታታይ አስሩንም ከመለሱ ትኬት ይሰጡታል እርስዎ ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚል game ኦችን ይጫወታሉ በድረገጽም ገብተው መጠቀም ይችላሉ
እሺ አመሰግናለሁ
ሌላ አመሰግናለሁ እሺ ምንም አይደል